ጤና ይስጥልኝ ማን ይባላል?
የት ነው መሸጫችሁ? ይቅርታ
እኛ የምንገኘው መስቀል ፍላወርና ፓስተር ነው የምንገኘው። እመቤት ምን ፈልገው ነው? ምን ልርዳዎት?
መኪና ማየት ፈልገን ነበር።
ምን አይነት መኪና?
ከቪትስ ጀምሮ።
እሺ እንደዛ ከሆነ መስቀል ፍላወር branch አችን ላይ ይሄዱ።
መስቀል ፍላወር።
አዎ መስቀል ፍላወር ናዝራ ሆቴል አለ አይደለ?
እሺ ናዝራ ሆቴል እ ትንሽ እንደሄዱ U- እ፣ በስተቀኝ በኩል ይገባሉ። U-turn አለ በስተቀኝ በኩል ይገባሉ። ወይም ደግሞ ምስራቅ በር ስጋ ቤትን ያውቁታል እመቤት?
እሺ እጠይቃለሁ።
አዎ ምስራቅ በር ስጋ ቤት ፊት ለፊት አፍሮሊንክ ሞተር የሚል አለ የመኪና መሸጫ።
እሺ በሱ ሬክላም ትክክል ሲገቡ ማሊባባዎች ሬክላማችን ይታያል።
እሺ እንትን በብድር ምናምን ታመቻቻላችሁ አይደል?
ከባን- ከባንክ ጋር እና ከማይክሮ ፋይናንስ ጋር አዎ አዎ እናያይዛለን።
እሺ እሺ። አመሰግናለሁ።
እኛም እናመሰግናለን።